ሄሎ ጤና ይስጥልኝ ቤስት ቤት
አዎ ዊዝድሮ እንትኑ ኤችቲሩ አሳይ አይከፍትም። ዊዝድሮ ብዬ ነበር ብር ጠፍቶብኝ ነበረ እና እንትኑ እሺ።
ኤችቲሩ አይ- ኤችቲሩ አይከፍትም።
እሺ ዊዝድሮ አረካውን በደወልክበት ቁጥር ነው ቤስት ቤት ትጠቀም አ አ እሺ አንዴ ጠብቅ ስንት ብር ነበር withdraw ያረካው ስምንት ሺህ ብር
ስምንት ሺህ ብር መቼ ነው ማታ
Okay አይ ስምንት ሺህ ብር በዚህ account withdraw የሆነ የለም
ስንት ብር ነው ያሳውታል?
የለም ስድስት ሺህ ብር አድርገሃል ትናንትና ትላንት እሱ ከዛ በሁለት ሺህ ያደረኩት አለ ሁለት ያዝ ላይ የለም
የለም ስድስት- ስድ- ትናንት ትናንትና በአራት በአራት ስድስት ሺህ ብር አድርገሃል ከዛም ስድስት ሺህ ብር ሁለት ጊዜ ነው ስድስት ሺህ ብር ሁለት ሺህ አድርገህ ወጣበት ነበረ። አዎ ሁለት ሁለት ሺህ ወጣበት የለም ሁለት ሺህ ብር እሺ።
በአራት የ- በአራት የለም አራት የለማ በሶስት አለ
በሶስት ነው አለ ሁለት ሺህ በሶስት አለ አዎ፣ ሁለት ሺህ ብር እሱ አ፣ ወጥቷል ታዲያ check ላድርግልህ ወዴት እንደገባ እሺማ አምሳ
ሁለት ሺህ ገብቶልሃል
አካውንት ላይ ገብተዋል አካውንት ላይ ይዞ ወደ ቴሌ ብር ሀያ ዘጠኝ ሰላሳ ሰባት ዘጠና አምስት ስልሳ ዘጠኝ ላይ ገብቶልሃል እሺ ስድስቱን አስገብኝ ይቅርታ ስድስቱን እሺ እሺማ
ወደ ቴሌ ብር ነው እሱንም withdraw ያረከው አዎ ተይለብለ እሺ አንዴ confirm ታደርገኛለህ ሀያ ዘጠኝ ሰላሳ ሰባት ዘጠና አምስት ስልሳ ዘጠኝ አዎ እሺ confirm አድርጌያለሁ እሺማ thank እሺ መልካም ቀን እሺ you